hello ጤና ይስጥልኝ።
አቤት።
ሰናይ ክሊኒክ?
አዎ።
ከአሪፍ ፔ ነበር የምደውልልዎት።
አዎ። ፋሲ
ከአሪፍ ፔ።
አዎ። አሪፍ እንዴት ነሽ?
እግዚአብሔር ይመስገን። POS ማሽኑን ለተከታታይ ቀናት እየተጠቀማችሁ አይደለም እና በዛ ዙሪያ ያጋጠማችሁ ችግር ካለ ለመጠየቅ ነበረ።
አይ ችግር አይደለም ያጋጠመን እኮ ነው ይደረጋል POS ማሽኑ ይሰራል?
ይሰራል። ይፋት እኮ ነው የሄደው።
እሺ፣ በምን ምክንያት እየተጠቀማችሁ እንዳልሆነ ማወቅ እችላለሁ?
እዛው ሌላው system እንጂ የምንጠቀመው በሚዛን አ እሺ፣ የእርስዎን ስም ማን ልበል?
ሰው ብዙ አይደለም አሁን እንደዚህ በጣም ግርግር የለም። በብዛት ይብር ነው ሰው አሀ፣ እሺ። የእርስዎን ስም እ
በጣም ፍራውድ አይደለም የሚመጣ እሺ።
የለም።
እሺ፣ እሺ፣ ዳ እሺ፣ ደንበኛችን የእርስዎን ስም ማን ልበል?
እኔ ካሰር መዓዛ እባላለሁ። ገንዘብ ተቀበል መዓዛ።
አዎ
እሺ፣ ደንበኛችን መልካም ቀን።
አንድ ቡና እሺ።